Hello
Hello Hello ጤና ይስጥልኝ የድሮ ጋር
እሺ፣ አመሰግናለሁ። plate አራት ነጥብ አምስት አስራ ሁለት የሚል አለልኝ።
ስንት ስንት
አራት ነጥብ አምስት በአስራ ሁለት አራት ነጥብ አምስት በአስራ ሁለት እ ምን አይነት plate ነው narrow ነው wide ነው
ወረቀቱ narrow ነው የሚለው
ቆይ pres- ደንበኛችን prescription አለው እንትን ወረቀቱ አለ ከሆስ- ከሆስፒታል ውስጥ ከሆስፒታል ሰው- የተጻፈሎት አዎ፣ ኬር
እሺ እንደዛ እንደዛ ከሆነ ምን እናድርግ መሰሎት ደንበኛችን ቴሌግራም አለውት አ ስለዚህ በቴሌግራም እኔ በዚህ ስልክ ቁጥር ነው የሚጠቀሙት አ በዚህ ነው እሺ ስሞትም አለ ብዬ ለያዝ ገብሩ ታደሰ ሲያምረኝ እሺ እሺ ነምሩ ታደሰ ስለዚህ በዚህ ሀይሎት አለው ከዛ እሱ ጋር ወረቀቱን ይልኩልኝና እኔ አይቼ መኖሩን አለመኖሩን ደግሜ እደውልለታለሁ አይሻልም እንደዛ እሺ እሺ እሺ አመሰግናለሁ እሺ እሺ እሺ መልካም